ይስጥልኝ ቻርታ
ሄሎ
ሄሎ ሰላም ጤና ይስጥልኝ አብሮ ይስጥልን።
ምን ሰላም።
ልርዶት እ፣ ማታ ላይ ብር ብር በእናንተ እንትን በኩል ወደ ቴሌብር transfer አድርጌ ነበርና አልደረሰኝም።
ወደ ምን ወደ ቴሌብር
ወደ ቴሌብር አዎ
የቴሌብር ስልክ ቁጥሮትን ይንገር
እ? እ?
የቴሌብር ስልክ ቁጥሮትን ይንገር የቴሌብር ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት አስራ ሰላሳ ስድስት ስድስት አስራ ስድስት ስልሳ ስድስት አስራ አራት በዚህ ስልክ ማለት ነው።
ስልሳ ስድስት አስራ አራት በዚህ ስልክ አዎ።
መስመር ላይ ጠብቁኝ ዛሬ ነው
እ፣ ሌሊት ላይ ሌሊት ስድስት ከምናምን ነው
እሺ ስንት ስንት በላ
እ? አንድ ሺህ ሁለት መቶ ስንት አንድ ሺህ አንድ ሁለት ሺህ ሁለት መቶ መቶ አዎ ተቆራርጦ ነው ስምንት መቶ ሀምሳ እና ሶስት መቶ ሀምሳ ብር የተ- ገቢ የተደረገሎት አለ አዎ አዎ ገቢ አዎ።
ተደርጎሎት ወደ ቴሌብር ወደ ቴሌብር ገብቷል።
check ያድርጉ እሺ thank you